hello ጤና ይስጥልን ዋሽንግተን የህክምና ማዕከል
የ CT scan ውጤት ፈልጌ ነበር እናቴ ከሰዓት ብለውኝ ነበር።
ስልክ ልስጥሽ።
እሺ መቼ ያነሱታል? አሁን ብትሰጪኝ እናቴ ስልክ ያነሱታል። እነሱ ጋር ነው። እኛ call center ነን። እኛ ጋር አይደለም ውጤት ያል የሚሰጠው እነሱ ጋር ነው የሚሰጣቸው።
እሺ ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት እሺ
ሰማንያ ስድስት እም ሰማንያ ሰባት እሺ ሰማንያ ዘጠኝ በዚህ ደውለሽ ጠይቂያቸው።
እሺ